ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ጀማል
አቤት፣ ከአሪፍ አቤት፣ አቤት።
ነበር የምደውለው።
ያ መልካም ዜና እንደሆነ ከአሪፍ ተስፋ ነበር አድርጋለሁ።
የምደውለው።
እሺ
እ አሁን ደው በእኛ በኩል አዎ፣ ደውል።
አይተንሎ ትራንዛክሽኑን በእኛ በኩል ስ- በእኛ በኩል እሺ።
ትራንዛክሽኑን ስላላገኘን ቤቲንግ ቤቱን ሄደው ያናግሩ።
ኦኬ፣ እዛ ጋ ነው የምደውለው። እናንተ ጋር አል- አልደረሰም።
አዎ፣ በእኛ በኩል ስላላለፈ betting ቤቱን ያናግሩ።
okay፣ እሺ፣ እሺ፣
እሺ፣ እናመሰግናለን። መልካም ቀን።
እሺ።